Hello hello
አንበሳ ቤት
ሰላም ነህ?
ነበር።
የ account የ account ብር ላክል ሰላሳ ሺህ ብር።
ምን አልከኝ? account አዎ ብር ላክል። አይ እስካሁን አይገባም። ሰላሳ ሺህ ብር
ስንት ብር አልከኝ? ሶስት መቶ ብር ሰላሳ ሺህ ብር ሰላሳ ሺህ ብር withdraw አድርገን ነው።
አዎ ንገረኝ የቤተሰብ ቤት ቁጥርህን
ምን አልከኝ?
ቤተሰብ ቤት የምትጠቀምበት ቁጥርህን ስልክ ቁጥር
ወላ መርከዝ ሰው ነው ጋር ሰባትን እየተጋር አይ ሰላሳ ሀያ ዘጠኝ
እሺ ዘጠኝ ሀያ ሰማንያ ዘጠኝ ሶስት ሰማንያ ሶስት ሰላሳ ሀያ ዘጠኝ ሰማንያ እሺ፣ ሶስት ሰማ- አይ ስድሳ አራት
ስልሳ አራት ዘጠና ሰባት
ዘጠና ሰባት መጨረሻ አዎ አዎ እሺ እሺ
ላኪልናት ጠብቀኝ አንዴ መስመር ላይ ቼክ ላድርግልክ እሺ እሺ እሺ እሺ እሺ كم بقى كنت في البيت
الموضوع في وريه عندكم هذا المسجد الزواج
ሰላሳ ሺህ
الو ዜ- ወደ ዜሮ ዘጠኝ ሀያ ዘጠኝ ሰማንያ ሀያ ሶስት ስልሳ አራት ሀያ- ዘጠና ሰባት هو قلت لك هو كده؟
هاو خذوا لك هنا እሺ ሊል ላረጋግጥ ብዬ ነው።
هنا 79
ቤትን የሰጥ ديتني صدح لحن ياب فياش الضبع هاو لك هنا لك هنا እሺ እሺ፣ እሺ። ያው አሁን ቼክ አድርገው እሺ፣ ገብቶልሃል።
ايش ቼክ ايش አድርገው እሺ። እናመሰግናለን።
ايش بدنا بدنا እሺ እሺ